ጤና ይስጥልኝ አባ
hello አይሰማም?
ይሰማል። ምንም አይጠፋም።
አተን ከቴሌ ብር የሆነ ገንዘብ ታስተላልፌ
እሺ
ሁለት ሺህ ብር አስተላልፌ ከዛ complain ብለዋል ልከዋል።
ወደ ቴሌብር ነው ያልገባው።
ለ- ወደዚህ አሪፍ ቤት ቤት ይሄ ቻፓ ነው እንጂ አሪፍ አይደለም።
እ?
ይሄ ቻፓ አይደለም።
ምን- ምን
ይሄ ፋሚሊ አሪፍ
ሲስተም
የደወሉት አሪፍ ፔ አይደለም። አሪፍ ፔ ጋር ደውሎ ይንገሯቸው። እሺ ይሄ ቻፓ ነው።
አባ ነው
አዎ።
እንትን ከዳሽ ከዳሽ ወደዛ ነው ያስተ ዳሽ ማለት ነው። ዳሽ አይደል የሚለው ይሄ ቻፓ ሌላ ድርጅት ነው። እሺ አሪፍ ፔ ጋር ይደውሉ። ይሄ ሌላ ድርጅት ነው።
እሺ።
እሺ።